hello hello hello እንትን እቃ አዘን አልመጣልንም ነበረ እና በጣም ቆይቷል እቃውን ካዘዝን ማለት ነው።
okay እሺ፣ መች ነበር ያዘዙት?
ኧረ ቆይቷል ብቻ ወራት ምናምን አልፎታል።
እሺ፣ ለማሳውቀው ነበር
እ አሳውቀው ነበር ደውለው?
አዎ በጣም ብዙ ጊዜ ነው ያሳወቅነው እና ስናሳ ከነገርናቸው በኋላ ግን ይመለስላችኋል ጠብቁ ምናምን ተብለን አንዴ ልጅ ታወጣለች፣ አንዴ ቅዳሜና እሑድ አትገባ ምናምን ነገር ነው የምንባለው።
okay ይቅርታ በጣም እሺ። እስኪ አንዴ ስልኮትን ይነግሩኛል? ስልክ ቁጥር ዜሮ ዘጠኝ
እሺ፣
አስራ ዘጠኝ አስራ ዘጠኝ ሰማንያ ዘጠኝ እሺ፣ ዜሮ አምስት
ዜሮ አምስት ሀያ ሁለት okay፣ ፌኒክስ በሚለው አዎ
okay ያው ሶስት product ነበረ።
አዎ ሶስት product okay ያው አልተደረገሎት
አዎ ነገ ቢደረግ ነገ ይደረግሎታል።